ጤና ይስጥልን ቤት ቤት
hello
ጤና ይስጥልን ቤት ቤት አብሮ ይስጥልን አቤት ምን ልርዳክ?
የተበላ ትኬት ነበረ ልቀቁልኝ። በአንድ የወደቀ
እሺ ንገረኝ። እሺ ከአስር ኮዱ አዎ ዜሮ ሶስት ዜሮ አንድ ጨረሻ ነው ሙሉ ልንገርሽ።
ሙሉ ንገረኝ ከሸርኩድን እሺ አስር እሺ ሀያ ስምንት እህ ዜሮ ሶስት ዜሮ አንድ
እሺ መቶ ብር ቦነስ ገብቶልሃል።
እ እ መቶ ብር ቦነስ ገብቶልሃል።
እሺ ስለደወልክ እናመሰግናለን። መልካም ቀን።
አመሰግናለሁ።